Hello
Hello password ኡ አልቀበልም አለኝ።
ማለት
ሲያስገባ not number ምናምን ይለኛል።
እሺ forgot password የሚል አለ ከስር እሱን ተነካውና የቤስት ቤት ቁጥርህን ትሞላለህ እዛው ላይ እሺ ከዛ message ይልክልሃል። ስልኩን እ፣ ራሱ ሊሆን ይገባል።
ይሄ ነው።
አ እዛው ላይ ይልክልሃል። ቁጥሩን ዜ- ዘጠኝ ብለህ ሙላና Forgot password ብለህ ማለት ነው።
እ፣ እያዳመጥከኝ ነው አይደል?
አዎ፣
Forgot password የሚል አለ ከስር አይደል?
አዎ።
እሱን ስትነካው ስ- ስልክ የሚሞላበት ያመጣልሃል።
እሺ፣ እሺ።
ዘጠኝ ብለህ የቤተሰብ ቤት ቁጥርህን እዛ ላይ ትሞላለህ። ከዛ ወደዛ ቁጥር message ይላክልሃል። በሱ message እንደ አዲስ password መጠቀም ትችላለህ። የሚላክልን password ማለት ነው።